ጥርት ያለ ለዚህ ነው ጥብቅ ብሎ በጥርስ ደግሞ ሲቀበል hello hello፣ እንዴት አደርሽ?
እግዚአብሔር ይመስገን።
እንዴት ነሽ? ሳራ ነኝ ከፌዴሬሽን ሳራ አ- እንዴት ነሽ?
አለሁልሽ። እንዴት ነሽ? እደውልልሻለሁ ብለሽ ጠፋሽ ዓርብ ዕለት።
እም፣ አዎ እ፣ ከዛ በኋላ ሁለት የአቶ መለስ እና አቶ ፍቃዱ ናቸው የቀሩ ብዬሽ ነበረ።
አቶ መለስ አቶ ፍቃዱና እንትን እነ እንትና አዎ፣ ማን ነበረ እ፣ ያ- ያለምፀሐይን አንቺ ጠይቂ ብዬሻለሁ።
ችግር አለምፀሐይ ጋር ችግር የለውም። መስከረምና ኦ- ኦባንክ
እም፣ መስከረምና ኦባንግ እንገኛለን ብሏል።
እሺ
አቶ ፍቃዱና አቶ መለስ ግን እስካሁን መልስ አልሰጡኝም ጸሐፊዎቹ። እስኪ ዛሬም ደግሜ እስኪ ልጠይቃቸው።
አሁን ትደውይልኝ።
አሁን ደውላቸው።
እሺ አትዝጊው። እሺ እሺ
ምሪክቲ እንዴት ነሽ? አላ የባለፈውን አለቃ ምን አለ? ይሄ የምክር ቤት ጥሪ የብሔር ብሔረሰቦች እም፣ ይገኛል። አዎ አሁንም ደውላልኝ እኮ አዎ መጨረሻው ሰማንያ አምስት በሆነ ስልክ ደውዬ እንደሚገኙ ነግሬያለሁ እነግራለሁ ብሎኝ ነበረ። በያት በቃ እሺ አበባት ይገኛሉ። የአበባ ቆይ ቆይ አበባ ይገኛሉ ማለትጋሉ በብሔረሰብ ስለሚ የአበባን ደግሞ አልመለሰልኝም። በሴት ልኬለት እም፣ ዛሬ እንትን ካለ እነግራ እነግራታለሁ ብላለች።
እሺ እሺ እሺ እኔ ይገኛል
አይ ሳራ ወይ ውዴ ሰምተሻል መቼስ?
አቶ መለስ ይገኛሉ።
አዎ አዎ አቶ ፍቃዱ ግን የሉም። text ልኬላቸው እንትን አላሉም፣ አልመለሱልኝም።
በቃ ዛሬም ከከሳቱ ጠይቃቸው።
ስንት ይልኛለሽ?
እሺ እሺ አመሰግናለሁ።
ችግር የለም።